ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
አበሮች general cleani- cleaning ነው።
አዎ እሺ ሀሩን ይባላለሁ። የምደውለው ከዊፕላስ ቴክኖሎጂ ሶሉሽን ነበረ እሺ እና እኛ መተግበሪያ ወይም application ነው develop አ- አለን ያደረግነው።
አ- አለን አ- ከሌሎች ጋር አብረ ይሰራል።
እህ ከሌሎች ጋር አብረ እየሰራን ነው።
ምን አልከኝ አባይ? ከሌሎች ጋር ከሌሎች ጋር አብረ እየሰራን ነው።
ከሌሎች ጋር ነው ያልከኝ?
አዎ ሌሎች ምኖች?
እነዚህ በተግባራዊ እንትን solution ያልኩኝ እ?
አሉ። እነዚህ ከሌሎች ከኛ ጋር የሚሰሩ ድርጅቶች አሉ።
እኮ ይሄ እኮ ነጻ የማስታወቂያ አገልግሎት ነው ለእናንተ ነው ነው እንዴ?
የምትጠቀሙ። አዎ እሺ እና ምንድነው ከእናንተ የሚጠበቀው ድርጅታችሁንና service አችሁን እኛ application ላይ በመመዝገብ ማስታወቅ ትችላላችሁ። ምንም አይነት ክፍያ የለም፣ ከእናንተ የምንቀበለው ነገር የለም።
እሺ።
በነፃ ነው የምታስተዋውቁት።
የት ነው አድራሻችሁ?
አድራሻ ሳይሆን ያለን application ነው develop ያደረግነው። ከ Play Store ላይም ከ App Store ላይም da- download ማድረግ ይቻላል application ኡን። ወይም እኔ link መላክ እችላለሁ በዚህ ስልክ ቁጥር እሺ እንልካለን። እሺ።
ልላክልህ።
አይ ይሄ አሁን ሌላ ጋር ያለ በዚህ በዚህ ስልክ ደግሞ እንደ እንትን ስልክ አይደለም፣ ያኛው ስልክ ነው። ይሄ አ okay፣ እሺ፣ ማክ አይደለም።
እሺ፣ እሺ፣ thank you።
በገ- በገ- ሌላ ስልክ ደውልልሻለሁ።
እሺ፣ እሺ፣ thank you።